ጤና ይስጥልኝ ቤተሰቤ ዲቦራ ነኝ እባክዎን ምን ልርዳዎ እሺ ዲቦራ ሰላም ቅድም ከሰላሳ ደቂቃ በፊት ደውዬልሽ ነበር እሺ የ tournament ነው አይደለ አ የ tournament አዎ አዎ የ prize እንትን ነው ማለት ነው።
like የ December stage one stage two ላይም የለም ቁጥርክ እሺ እ የ November ኡ ደግሞ stage one የተለቀቀው እዛ ላይም ቁጥርህን አላገኘሁትም፣ ግን maybe just in case ከዛኛው በፊት ያለው ላይ ከሆነ ብዬ እ የእሱን list ደግሞ አላገኘሁኝም እና አሳውቂያለሁ እንዲላክልኝ ለ supervisor ኦች እሱን እየጠበቅኩ ነው እንጂ ሶስቱ ላይ የለም። እሺ የዲሴምበር አዎ አይ የኦክቶበሩ መጨረሻ ላይ መሰለኝ አይ ቲንክ
ሶ እንደዛ ከሆነ ያው list ኡን ለማግኘትም ትንሽ ጊዜ ስለሚወስድ ነው። እኔ እንደውም የጠየቅኩትኝ ከዛ በፊት ያለውን ነው።
እሺ ሶ እ የቻልኩትን አደርጋለሁ። እሺ እንትን መልስ ስላላገኘው ነው ዝም ብዬ ያልደወልኩልክ።
እሺ መልስ ሁሉም ላይ check አድርጌ መልሼ ባሳወቅ ይሻላል ብዬ ነው።
እሺ thank you ስምህም አልያዝኩም ይቅርታ።
ኃይለ እግዚአብሔር መስፍን እሺ check አድርጌ እደውላለሁ። እሺ አይኔ እሺ እሺ እሺ።